ጤና ይስጥልኝ። ስፖርት ኮከብ ምንድነው?
አሁን ከቴሌ ብር ወደ ሁሉ ስፖርት ብር ስቤ ነበርና አልገባም።
እሺ የቴሌ ብር message አለ አይደል የተላከለት?
አ እሱን screenshot አድርገው ቴሌግራም ላይ ላኩልን።
እ ቴሌግራም ላይ ላኩልን screenshot አድርገው።
እሺ ልካለሁ፣ ግን ቴሌግራምም ላይ እየመለሳችሁልን አይደለም።
እሱ በተራው ስለሚመልስ ነው። ይጠብቁ።